ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ። ሰላም ነው?
አልስልህ አቶ ኤልያስ አበበ።
እ አቶ ኤልያስ አበበ።
አዎ አዎ፣ እሺ ከ We Plus Solution ድርጅት ነበር ምደውልልዎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ- ትራንስፖርት አዎ የትራንስፖርት አገልግሎት ሰጪ ተቋም ነው እሺ፣ እና አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እንትን ላድርግ በላት እየነዳሁ ነው ወይስ ቆም ልደውል እኔ?
እሺ ከስንት ደቂቃ በኋላ ልደውልልዎት? ችግር የለውም እኔ መደወል እችላለሁ።
አ- ትንሽ ከአምስት ከስድስት ደቂቃ በኋላ ደውልልኝ።
እሺ እሺ እሺ።